ሄሎ ሄሎ
አቤት ነው ያነዳው
እንትን ዊዝድሮ አድርጌ ነበረ ወደ ቴሌ ብር።
በምን ባንክ አሁን በደወልበት ቁጥር ነው በጃባ ብር።
በደወልበት አዎ።
ቁጥር ነው አዎ መስመር ላይ ደረስኩኝ እሺ መቼ ነበር ቀኑ?
በሀያ አምስት ከሌሊቱ ዘጠኝ ሰዓት ስንት ብር?
ከሀያ ስድስት ሺህ
እኛ ጋር አልመጣም። እሺ ቆይ ለፍላሽ ቤት እናሳውቅ። በፍላሽ ቤት ነው አይደለ?
ነው ፍላሽ ቤት ነው ግን እነሱ አድራሻም ሊሰጡኝ አልቻሉም። location አቸውም ደግሞ ሀያ ስድስት ገብቼ ሳይ location አቸውም ስህተት ነው
እሺ እኛ እናሳውቃቸው እዚህ ቴሌግራም ላይ ሀያ ስድስት እኮ ሺህ ብር በቴሌ ነው?
ብር ደውዬ አንዴ አዳምጪኝ። በቴሌ ብር ደውዬ ወደ ቴሌ ብር ከዛ የእናንተን አድራሻ ሰጡኝ።
እኮ በእናንተ አንድ ደግሞ ያዳምጥ።
ትላንት- ይሄ ቻፓ ነው። ተረዳ?
አዎ ገባኝ።
እኛ